ሄሎ ሌላ ሰላም ጤና ይስጥልን ቴስት ቤት
አዎ ፍራንክ ዊን አግኝቼ ተሳካልኝ። ፍራንክ እስካሁን አልደረሰኝም።
እ
ጨዋታ ወደ ጨዋታ እንትናቼ ፍራንክ ዊን አሸንፌ ፍራንክ ደረሰኝ እስካሁን አካውንት አልባም ስንት ብር ነው?
መቶ ሁለት ብር መቶ
ሁለት
ከምን ላይ ነው ትራንስፈር ያደረግከው?
transfer አይደለም
እኮ ከ CBE ወደ deposit አይደል ያደረግከው? ወደ deposit አይደለም ቤት ቤት?
deposit አይደለም ጨዋታዎች ጨዋት እንትን አግኝቼ እ win አድርገህ እንዳለ ያው all win ሆነዋል።
እሺ
እስካሁን balance አላየሁም አላገኘሁም።
እሺ win የሆነበት ላክልኝ። ትኬት ነው
አይ normal normal ጨዋታ እኮ የኳስ ጨዋታ ነው አ ኳስ ጨዋታ ነው።
እኮ የኳስ ከሆነ ticket ID ያለቻት እና ከላይ ticket ID ዋን ልክልኝ።
ID ዋ አዎ ticket ID ያዥ አይ አይዱ አይ እሱ ቴሌ- ላክልኝ ቴሌግራም።
ቴሌግራም አልጠቀም አይ ደግሞ በሌላ ሰውም ቢሆን ችግር የለውም ላክልኝ።
ያን ጊዜ አይመጣም እንትን እ አይ ticket ID ውን ስትልክልኝ በዛ ነው check የማደርገው እና ላክልኝ።
እ እሺ ዜሮ ሶስት ቤቱ ላይ እሺ
ንገረኝ። ዜሮ ሶስት ቦታ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት እሺ ስለ ደወልክ እናመሰግናለን። መልካም ቀን።